ሰላም ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ሰለሞን ሙሉጌታ አባታ and association law office ነው።
አዎ እሺ ስሜ ሀሮን ይባላል። የደወልኩት ከዊፕላስ technology solution ነበረ።
ከምን ከምን?
ዊፕላስ ኦኬ ዊፕላስ ሶሉሽን ኦኬ ሶ እኛ መተግበሪያ ወይንም application ነበር develop ያደረግነው።
ኦኬ እናንተም ድርጅታችሁን እዛ ላይ በማስመዝገብ በነፃ ማስተዋወቅ ትችላላችሁ።
ኦኬ ከእናንተ የምንቀበለው ምንም አይነት fee ወይም ክፍያ አይኖርም።
ኦኬ ከእናንተ የሚጠበቀው application ኑን download በማድረግ App Store ላይም Play Store ላይም ይገኛል። እ፣ service አችሁንና አድራሻችሁን መለጠፍና ማስተዋወቅ ብቻ ነው።
ጥሩ እኔ ጥሩ የእናንተን እ፣ አድራሻ ያገኘሁት ኢንተርኔት ላይ ነው። ሰው ኦኬ ልክ እንደዛው application አችን የሚጠቀሙ customer ኦች እ፣ law firm የሚለውን ሲጫኑ የእናንተን service ና አድራሻ እንዲያገኙ ማለት ነው።
ጥሩ ጥሩ ጥሩ አሪፍ ነው። ዊክሊ ዊክሊ ዊ ክሊሪክስ ፕላስ እናደርጋለን።
ዊ ፕላስ ዊ ፕላስ ነው።
ዊ ሊንኩንም ዊ በዚህ ስልክ ልካለሁኝ፣ በቃ ጥሩ ጥሩ ኖርማል ቴክስት ላይ ልካለሁ።
ሶ እኔ አመሰግናለሁ።
ነኝ አፕሎድ ኦኬ ማድረገው ማለት ነው።
አዎ እ፣ ስልኩን ማይሚን አፕሊኬሽኑን ዴቨሎፕ አ ዳውንሎድ ማድረግ ነው። እሺ እሺ አመሰግናለሁ።
እሺ መልካም ቀን።